ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን ስኬት ቴክኖሎጂ ነበረማ።
እ እ
ስኬት ቴክኖሎጂ ነበር። እሺ፣ ምን ነበር?
እ፣ አልሰማሁሽም፣ ይቅርታ።
ስኬት ቴክኖሎጂ ነበረ። ምን ልርዳሽ? ትላንትና አንተ ልብለሽ ነበረ።
እህ እ፣ አዎ እንትን ምንድን ነው ይሄ ውል ለማዋዋል ነይ ብላኝ ነበርና አጋጣሚ ሐሙስ እ፣ ለሐሙስ ባለፈው ማለት ነው እሺ፣ ስላልተመቸኝ አልመጣሁም።
እሺ፣ ዛሬ ብለሽኝ ነበረ። ዛሬ ከሰዓት ለመምጣት አስቤያለሁ።
በቃ እሺ፣ እሱን ለማወቅ ብዬ ነው።
ሄሎ እሺ፣ እሺ፣ እና ሰምቻለሁ። በቃ ሄሎ፣
ሄሎ፣ ሄሎ፣ ይሰማኛል።
ይሰማል አዎ፣ እና ለሐሙስ ነበረና አ፣ ዛሬ በቃ መተሽ ያው አልተመቸኝም ነበረ የሆነ ነገር ገጥሞኝ ነው ብለሽ ትነግሪያታለሽ። ለእኔ በዛኛው እንደደወልሽ
በየትኛው እኮ በቃ በ- ትለያይና ባጭሩ- ታናገሪያታለሽ። አዎ ባጭሩ ስልክ እንደደወልኩኝ እንዳሳወቅኩኝ ልንገራት።
እኮ ነይና እሺ፣ እሺ፣ ከሰዓት ነው የምመጣው። ሌላ እሺ፣ ተጠብቁ።
እሺ፣ እሺ፣ አመሰግናለሁ።
እሺ